Hello, hello. Hello, hello. ሄሎ ለአሁኑን ያጥፉት ደንበኛችን okay እሺ እንትን withdraw ው ባለፈው ሳምንት ነው ምናምን አድርጌ አሁን ሳይ ብሩን አጣሁት ከቴሌብር
withdraw አድርገው ቴሌብር ላይ ገብቶ ነው ያጡት።
አዎ አሁን ብ- ባለፈው ሳምንት ምናምን ነበር ያደረኩት አሁን check ሳደርግ ብሩ ብሩን አላገኘሁም አላገኘሁም።
ቴሌብር ላይ ገብቶ ነበር።
አይ withdraw ው ከእናንተ ወደ ቴሌብር withdraw አድርጌ
አልገባ አልገባም ነው ሳምንት ምናምን ሞልቶታል ነገር እሺ ቴሌ- ቴ- የሁሉ ስፖርት ላይ ይቡና
አ አ፣ ያስተላለፉበትን screenshot አድርገው ይላኩልን እሺ እሺ እሺ ቴሌግራም ላይ እሺ እሺ